leave the center.
hello hello፣ አብ- አቤት
ፌስቡክ ላይ ተመዝግበው ነበረ ግን ያሉት የ summer camp ፕሮግራም ነው።
የምን የምንድን ነው የ summer የ summer camp ፕሮግራም ለልጆች የሚል
ማ- እኔ?
ለልጆች የሚል አዎ አዎ፣ እሺ እሺ። እንዴት ነው ፕሮግራሙ? ክረምት ላይ ቢሆን አ- ስንት ጊዜ ነው? እ፣ አታስረጅኝም አንቺ
አስረዳት።
እ? ለወር ስንት ነው? እ፣ ቀኑን ሙሉ ነው ወይስ ግማሽ ቀን? hello፣ ይሰማሻል ናት?
ይሰማኛል። አዎ ፌስቡክ እሱን ለምፈልጌ ነበረ እሺ እሺ እ፣ የሚመለከቱት
እ።
ካምፓኒያችን ሲንኮች ይባላል።
ምን አልሽኝ? አይሰማም የረ ድምፅሽ።
ካምፓኒያችን ሲንኮች ይባላል።
እሺ
የአሜሪካ ካምፓኒ ነው። እዚህ ትራንስሌት ተደርጎ ነው ያለው።
እሺ እሺ አሁን ከአንድ ዊንተር ላይ ክላሶቻችን ስልና ዊትነስ ነበረ። አሁን እሺ።
ሲመጣ ፋይናንስ ሰመር ለልጆች ሁሉ ኦፕን ለማድረግ ነበር የሞከርን ያለ ነው እና አዎ።
ቴክኖሎጂ ቡስ ያደረገ ነው። የቴክኖሎጂ ያለውን ጋፍ ለመምላት ነው አዎ።
የተራራቀ
እሺ እሺ እሺ የምንሰራቸው ፕሮግራሞች አሁን ከረንት ከፕሮግራሚንግ ዋን ጀምሮ
እ፣ አይተን ይቆጠሪታል ሌላዊ
እሺ okay እሺ እሺ። መቼ ነው የሚጀምረው ክረምቱ?
July one ላይ ይጀምራል። July one ላይ ይጀምራል። then ሁለት ሶስት አንድ ሶስት July ሁለት ሶስት
የሁለት ወር ፕሮግራም ነው።
የአንድ ወር ፕሮግራም ነው። ግን በአንድ ወር normally በስድስት ወር የሚጠሩት ልጆቹ በሁለት በአንድ ወር የሚጠሩት ነው የምናደርጋቸው okay እሺ እሺ እና የፕሮግራማችን ሰዓት የሚጀምረው ጠዋት ሰዓት ጀምሮ ስድስት አዎ።
ሰዓት ነው።
okay እሺ እሺ actually ማለት ነው። school ላይ ደግሞ ሲፈለጉ እንደ actually different kinds of activities አሉ። ለምሳሌ art፣ music፣ taekwondo
okay። እንት- እንትን አላችሁ እንዴ? website አላችሁ እንዴ? በደንብ የሚ- detail የሚገልጽ ምን እ፣ ሌላ ዌብሳይት። አዎ በዚህ ላይ አክልኝ። አዎ አይሻልም? እዛ ነው። እሺ በል እሺ መልካም እሺ እሺ መልካም ሰውን ስላለች ከአርት